hello hello hello
hello አይሰማም?
ይሰማኛል።
እሺ ማሽን አስገብተን ነበረ። ደረሰልህ?
በምን ነበር የገባው?
ብሎክ አድርጎ እ?
block አድርጎ block አድርጎ block ዘግቶ
እኮ ኔትወርኩ ዘግቶብሽ ነው? ማ- አዎ አዎ አዎ
መች ነበር ያስገባሽው? ቀኑን ንገሪኝ። hello ሐሙስ ሐሙስ እ፣ ሐሙስ የገባው አላለቀም። እሺ የማሽን ቁጥር ንገሪኝ። የማሽን PMA ቁጥር PMA PMA አራት ዜሮ ሁለት ዜሮ አራት አራት ዜሮ
PMA አልሽኝ? ሁለት ዜሮ አልኩኝ።
PMA እ፣ ከዛም አራት ዜሮ አራት ጊዜ ዜሮ ጻፍ።
እሺ እሺ እናቴ ከዛ ሰማንያ ሁለት ሰማንያ ሁለት ሐሙስ የገባ አላለቀም። እሺ ይደወልላቸዋል።
መሽመሽ ነው የሚያልቀው። አሁን ስራ አለን እኛ አሁን እንዴት ማሽን ነው የምናደርገው?
ቴክኒሻሎች ጨርሷል። ገቢዎች እየጠበቅን ስለሆነ ነው አላለቀም።
እና
ነገም ወይ እየደወልሽ በዚህ ስልክ ወይ ይሄ ኔትወርክ እምቢ ካለ ዜሮ ዘጠኝ ስልሳ ያዢና ሄሎ
ንገሪኝ አሁን ዜሮ ዘጠኝ ስልሳ ሄሎ ሄሎ ንገሪኝ። ዜሮ ሄሎ።
ዘጠኝ ስልሳ አልሽኝ።
አሁንም ስልሳ እሺ
ስልሳ ሁለት
እሺ ስልሳ ሰባት እኛም እንደውልልሻለን በሱ ስልክ አሁን በሰጠሁሽ ስልክ እንደውልልሻለን እሺ እሺ እሺ ማ